hello ጤና ይስጥልን Best Bet አዎ ሰላም ጤና ይስጥልኝ Best Bet እዩ የለኝ እኮ ደውዬ ነበር አሁን
እሺ ምንድን ነበር እንትን ነው በቃ login ብዬ ስገባ አልገባ እያለኝ ነው
okay okay የ- የምን የ cashier account ነው አዎ አማኑኤል ሰፈሪ login አረ- ስትል ምንድን ነው የሚልህ እ፣ dismiss ምናምን ይለኛል
እ፣ ምን አልከኝ ይሄ የ- ሎጊን ብዬ ስገባ የሚለኝ ማለት ነው እሺ እ፣ አንዴ አንዴ አንዴ የፓስወርድ ችግር ነው ፓስወርድ ነው ፓስዋርድ እሺ ችግር አለው እሺ ዲስሚስ ምናምን ይለኛል
እሺ እንዴት ክልካል
አሁን ኤንጂት ልኬ ነበር ኤንጂት ላይ ቴሌግራም ላይ ምንም ነገር እምቢ እያለኝ ነው ኦኬ ኖ አይ እኔ ዲስክ ልከህልናል አይደል ቴሌግራም ላይ የመለሰልህ ሰው የለም አዎ አልኬላችሁ ነበር አዩል ግርማ ስንት ጊዜ የላኩት የሀገር ቀን
Okay እሺ ማን ነው ስምህ ቴሌ- ቴሌግራም ላይ ማን ነው ስምህ ዩኤል ግርማ
እዩኤል ግርማ እሺ አንዴ ጠብቀኝ ፋይናንስ አናግራቸው ተብለሃል ቴሌግራም ላይ አይደለ አዎ አናግራችሁ ተብሎ አናግረ ጨርሰናል እኮ ታዲያ ምን አሉ
እሺ ያው የቀረብን አስገቡ ነው አስገብተናል እኮ አስገብታችኋል እነሱ አዎ እሺ በቃ እ፣ መልስልሃለሁ ቴሌግራም ላይ License not enabled አዎ እሺ ችግር የለውም በቃ check ላድርግና enable አደርግልሃለሁ እሺ